ሄሎ ጤና ይስጥልን ቤት ቤት ላ
በ voucher ሳወራ እሺ under approved እያለኝ ሁሌ እንትን እተዋለሁ። ብሩን ይቀንሷል።
ስንት ብር ነው?
አረ ብዙ ነው።
እሺ በደወልክበት ቁጥር ነው?
አይደለም በእኔማ ካርድ በሜጋባይት ስለማይደውል እሺ እሺ under approve ባልከው ነው ከዚህ approve ስለሚጠይቅ ነው። ቤት ቤት ቁጥርህን ንገረኝና approve ላድርግልክ።
ዜሮ ዘጠኝ ሰማንያ ዜሮ ዘጠኝ ሰማንያ ሰማንያ ስድስት እሺ ሰባ
ሰባ ሄሎ እሺ ሰማንያ ስድስት ሰባት ስልሳ ሰባት ሰባ ሰባት ሰባ ሰባት ድምጽ ይቆራረጣል። እሺ ሰባ አንድ እሺ ሰባ አራት
መቼ ነው? የዛሬ ነው። ስንት ብር ነው? ሄሎ ሄሎ